hello ሰላም ጤና ይስጥልን ችብችብ
hello information ለመጠየቅ ነበረ።
እሺ ምን ነበረ?
ማለት እኔ ቤቲ ወደ ሱመያ መስጊድ ስለሆነ
አዎ
ቢሮ ማለት እሁድ ምናምን ስለምገባ ነገም ስለምገባ ነገ ባስ
አዎ።
ማለት ነው አድራሻዬን ያው ሱመያ መስጊድ ብዬ ነገ ባስ ቅዳሜ እንዲመጣልኝ ቅዳሜ አዎ።
ቀን እርግጠኛ ያመጣሉ።
አዎ ይመጣሉታል። ነገ ግን እ, ሙሉ complete አለበት group ኡ።
ችግር የለም። እሱ ቢሮ ሁኜ እ፣ እሞላለሁ።
አዎ።
ችግር የለም። ቢሮ ሁኜ ነው ማዘው፣ ግን አድራሻዬ ሱመያ አዎ።
መስጊድ ብዬ ነው ምን ማዘው አዎ ለምን እኔ ችግር የለውም።
ባለሁበት እንድቀበል ብዬ። ስለዚህ አዎ።
ቅዳሜ